ጤና ይስጥልኝ አሊባባ
ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
አለ five L ምናምን ይኖራል።
አዎ አለን።
ዜሮ ዜሮ ነው የሰራ የለጠፈም ያለጠፈም ዜሮ ዜሮም አለን።
ዋጋው መናገር ትችላለሽ ወይስ በአካል ነው መምጣት ያለብኝ?
ምን ዋጋው ነው? እሺ፣ ስን- እም፣
ማ- የለጠፈው ስንት ነው? ያለጠፈው ስንት ነው? እስከ ስንት ነው?
ሁለት ሺህ ስንቱን ነው የፈለጉት?
እኔ ሁለት ሺህ ሁለት ሁለት ሺህ አራትም ከሁለት ሺህ እስከ ሁለት ሺህ እስከ እሺ ሁለት ሺህ አራት ሁለት ባለው ሺህ አራት አለን በለጠፈ እሺ። ምንም አይፈልግም።
አዎ ምንም አይፈልግም። እ፣
ዋጋው ዋጋው እሺ፣ አንዴ ጠብቁኝ አባት፣ አንዴ ዋጋውን ሌሎት እሺ፣ እሺ።
ሶስት ነጥብ አንድ
ሶስት ሚሊዮን አንድ መቶ
እ፣ ቆይ እስኪ አንዴ ይጠብቁኝ፣ እዚሁ ላይ ይጠብቁኝና ሌሎት ሌላም ካለ እሺ። ቀናት
እሺ ይጠብቁኝ እዚህ እ፣ ሁለት ሺህ ሶስትም አለን እሺ።
ግን ቆይ አም- ፋይቲን እሺ ሁለት ሺህ ሁለት ነጥብ አምስትም የሚባል አለን ሁለት manual ነው ጽድት ያለ ነው ምንም አይነት ነገር አይፈልግም እ፣
ሁለት ነጥብ አምስት የሚባል አለን ቴሌግራም page አችን ላይ post አድርገነዋል
ባንክ ይመቻቻል ብላችኋል።
ምን አሉኝ ባንክም ይመቻቻል። አ አዎ ባንክ ይወጣሉታል
እናመሰግናለን። ግን ዋጋው ትንሽ ወረድ ብሏል።
ባ- ዋጋው አልተወደደም አባት
እሺ፣ እናመሰግናለን። አይቼ እደውልልሻለሁ።